ጤና ይስጥልኝ ሁሉ ስፖርት ምን ልርዳዎ
withdraw አድርጌ ነበርና አልገባልኝም ወደ ቴሌ እንትን ቴሌብር ማለት ነው። አሁን tra- transaction history ገብቼ successful ነው የሚል እንትኑ ማለት ነው።
እሺ
እሷን ግን እንትን አድርጌ ኮፒ አድርጌ በቴሌግራማችሁ ልኬዋለሁ።
ልከውታል አዎ ግን ምልሽ እንትን trans transaction history ው ቀኑን ብቻ ነው የሚጽፍና ሰዓቱን ሌላ ነገር አልጻፍም።
አዎ ብር መጠን እና ያስተላለፉበት አለ አይደል አዎ፣ አዎ።
በቃ እሱን ነው እኛ የምንፈልገው ሲስተካከል እዛው ልክ ነው።
ቴሌግራም ላይ እናሳውቆታለን እሺ፣ thank you።
እሺ መልካም ቀን